ሰላም ኪሩቤል።
ሰላም ሰላም።
የእውነት ጌት ነበረ የተመዘገበ ከአምስት ቀን በፊት
ማን የሚለው ነው?
ቪው ባርና ሬስቶራንት ማ ማ ቪው
ቪው አው ቨርቹዋል ነው እና ከተመዘገበ አምስት ቀናቸውን አሁን ደውለው ነበር አልመጡልንም ብለው ጌት ነበር ትነግሪኛለሽ?
እሺ ስልሳ ሁለት ሀያ ሁለት እ እ እ ስልሳ ሁለት ሀያ ሁለት
ላስት ኦፍ ቪው
ላፍቶ ነው ማያቪው።
የሚገኘው እ፣ አዎ ማያ ቪው ባርና ሬስቶራንት
እሺ I think አምስት ቀን አልሆነውም። እሺ check አድርጌዋለሁ ስም ቤት እሺ እልካለሁ። በቃ እሺ check አድርገዋለሁ።
እሺ thank you።
thank